hello ጤና ይስጥልኝ
hello
ነው hello ይሰማል።
ኢቲቪ ሊንክድኢን ላይ ነው የደወሉት። ምን ልርዳዎት?
አንተን አ፣ ለመመዝገብ ነው
ምን interview ነው
ምን ነው መመዝገብ የፈለጉት?
እ? እ?
ምን- ምን- ለምን ጉዳይ ነው መመዝገብ የፈለጉት?
አንተን አ፣ መቶ ስንት ሰው ነው ምናምን ዩቲዩብ ላይ ከሱ ከቪዲዮ ስር ሊንክ አለ።
አዎ እንደሱ ሞክሬው እህ፣ እ፣ ፕሮቶ ምንድን ነው ፖርትፌሊዮ አዘጋጅ ይላል።
ተበቶ ሊንክ ምናምን እሱ ማስገባት አልቻልኩም።
አለ ፖርትፌሊዮ እ?
ፖርትፌሊዮ አለ
እ፣ ምኑ
portfolio አለ ወይ?
አዎ አዎ
ቆይ የእሱን link አስገባ። አንድ ጠርፎ ነው
OK link ኡስ እ፣ ያም
link ኡን copy አድርጋ አስገባ።
የ normal user ምናምን ነው ነው portfolio ማለት ስለአንተ የሚገልጽ website ላይ ስለአንተ የተሰራ personal portfolio ማለት ነው።
OK። አይ
እሺ